የጤና ይስጥልን ቤት ቤት
ቦነስ አለቀቀልኝም። አንድ ቀይ የነበረበት አለቀቃችሁ።
አልገባልህም ነው
እ?
አልገባልህም ነው።
አዎ እሺ እሺ። ካሰር ኮዱን ንገረኝ አባ።
ከአሽር ኮዱ አስር እሺ አንዴ ቆይ።
አስራ አንድ አስር አስር አስራ አንድ ሀያ ሶስት ሀያ ሶስት ሀምሳ ስድስት ሀምሳ ስድስት
እሺ በሆነስ ሰጥተዋል። እሺ አባ
እ?
በሆነስ ተከፍሏል። check አድርገዋል። እሺ አይ፣ እሺ አመሰግናለሁ።
ችግር የለም።